hello hello ሰላም ጤና ይስጥልኝ። እንዴት ዋልሽ?
አብሮሽ ደህና አለ አለን እግዚአብሔር ይመስገን። ከ STEM for Kids ነበር ምደውልልሽ።
እ ከ STEM for Kids ከዚህ በፊት ፌስቡክ ማስታወቂያ ላይ አይተሽ ስልክሽን አስቀምጠሽል ነበር። ተጨማሪ መረጃ ፈልገሽ አሳወቅሽው።
እ እሺ
የ computer programming ለልጆች ማለት ነው።
እ አዎ አዎ እሺ okay። ከዚህ በፊት መረጃው ነበርሽ ወይስ ያለውን ነገር ትንሽ share ላድርግሽ?
እ ስገባ ልደውልልሽ መንገድ ላይ ነኝ
እሺ በዚህ ቁጥር ልደውል
እም፣ እሺ። ግን ስልክ text ላድርግልሽ ወይ?
እ text አድርጊልኝ እና እደውላለሁ ስገባ እሺ